አስራ ሶስት ቀን ይትሰደኒ በመንፈቀ አመትየ ለትውልደ ትውልድ አመቲከ አንተ እግዚኦ አቅደም ከሳርሮታ አንተ አንተ አንተ እግዚኦ አቅደምከ ሳሮሮታ ለምን